እታለ እሙቲ እንዴት አደርሽ?
እንዴት ነሽ?
ደህና አደርሽ?
ስበላ ስበላ ጉንፋን እየያዘኝ ይኸውልሽ፣ ጉንፋን ያዘኝ።
ኦ፣ ልክ አደረግሽ።
በምን ላድነው ንገሪኝ።
በዛው በእንትኑ
ስበርሱ ወይ ሌላ ደግሞ በግ ይረድልሽ እና በሱ እንትን አይታለ
ሽፈራውን ንገሪውና ሌላ በግ አንድ በግ ልጆቹን ባየሻቸው ዘግንኗቸው ሊሞቱ ነው። ዳግማ ቤት ሁሉ ስጋ ስጋ ይሸታል ብላ ቤት ሁሉ መግባት ትታለች። ልገለኝ ይቅር ነው። ልጆች እኮ ጥጋባቸው ጥጋብ አላክላል።
አረ የእኛ ቤት የዳግምማ ካለ ስጋ ወሬ የላችሁም ወይ ብላ ምን አላሽፈራው
ማ ምን ይላል? እሷን አይችላትም። እሱ ሜላትን ነው የሚችለው። የእኔን ነው አይደለ?
እሷን አይችላትማ። ልትገለን ነው ማለት ትቻለሽ። ቤት ውስጥ እራሱ አትገባም ብታይ
እንዴት አደረኩት? አሁን ደግሞ የነበረውን ቆይ እስኪ ሞቴ ልደውልልሽ።
እሺ